አንቺ ነሽ የለም ያልሻት እንደውም እሺ የምር ፍቅር ነው እንጂ ፍቅር ናት እኮ መልስ ያለችው ቅድም እየ- የለችም አይ አስታውሳለሁ ሄሎ ጥላሁን
ሌላ ሄሎ ወይ የእንትን አስራ አንድ ሰማንያ አንዱ ነው እስኪ ጁስ መልሰውና ይቀበሏል እዛ እሺ የት እስኪ
እኮ ኦርደር ሲል ወደዛ ሄጄ መልሳለሁ። በጣም ሩቅ ቦታ ኦርደር ስላልኩኝ በኋላ ላይ ስመለስ እንትን ላለው አደርሳለሁ።
እሺ ያው ስትመልስ እንላለሁ ብላ አሳውቅ እሺ ካንስል እንዲሆንልህ ለአንተ
እኮ ችግር የለም ይቆይና አደርገዋለሁ።
እሺ